ሄሎ ሰር አሁን ያቋረጠ ነው።
አዎ ተግባር ልጅ ነው እሺ ንገረኝ ቁጥርን አስራ እ- አምስት እ- አስራ አምስት እ፣ ሰባ አራት ሰባ አራት እሺ ሰባ አራት ሰላሳ- ሰላሳ ዘጠኝ ሰላሳ ዘጠኝ
መጨረሻው ሰባ ሁለት ነው።
ሰባ ሁለት አዎ ትናንት ዘጠኝ ነበር?
ልጅ ማታ ነበር ማታ እ፣ ስድስት ሰዓት ላይ ወደ እንትና ሲድ አካውንቲ ለማስገባት ፈልገ ነው ነበረ።
okay እሺ ትንሽ ጠብቀኝ ሊልህ
እሺ ሀይ thank you ችግር የለም
አይ፣ አመሰግናለሁ።
እሺ ችግር የለም አይ
ሄሎ ሀሎ እ፣ ገብቶላል እሺ ሶስት መቶ ስልሳ
thank you አመሰግናለሁ። my እሺ፣ my እሺ።
sister እሺ ችግር የለም አባ እሺ አይ አይ